ሃሎ ጤና ይስጥልን።
ሰላም ጤና አደራችሁ።
እግዚአብሔር ይመስገን። ዶንኪ tube ነው አራተኛ ዙሪያ ወጌሻ ምዝገባ።
እሺ ትናንትና information ጠይቄ ነበር ኦንላይን ለመማር እና okay ከፍለው መክፈል ትችያለሽ ምናምን ተብዬ ነበር እና ከቴሌ ብር ወደ እናንተ ንግድ ባንክ ማድረግ እችላለሁ ነው? ከባንክ ወደ ባንክ ነው የግድ ባንክ እምቢ ስላለኝ transfer ማድረግ ከቴሌ ብር ማድረግ እችላለሁ?
ትችያለሽ። ያው screenshot ምናምን ይኖርሻል አይደል?
እኔ በቴሌ ብር screenshot ይወጣል አይደለ? እሱን አሁን እንትን ያልኩት normally በባንክ ወደ ባንክ ምናምን ሲሆን screenshot አረጋለሁ። በቴሌ ብር ግን ይኖረዋል ብዬ አስባለሁ። ወይ ሌላ አሁን እሱ ካለው ችግር የለውም። already ያው register ለማድረግ እንትኖች እንትንሽ ማየት ስላለብን አዎ slip ኡን ይሄ ማለት screenshot የተደረገውን ገብቶኛል። እሺ አዎ፣ ይችል- ትችያለሽ እናቴ።
እሺ አመሰግናለሁ።